ሄሎ ሄሎ፣
አቤት።
ሰላም ጤና ይስጥልኝ።
ደህና እግዚአብሔር ይመስገን ደህና።
ከፍሊንትስቶን ሆምስ ነበር የደወልኩሎት።
እሺ
እ፣ ወደ office መጣለሁ ብለውኝ ነበረ።
አዎ አልነ- ስላልነበርኩ ነው ብቅ እላለሁ። እስኪ የሚቀጥለው ሳምንት እሺ፣ በዚህ ሳምንት አይችሉም?
አዎ ብዙ ጊዜ ወሰ ስራ ስወጣ ስለምል አሀ፣ እሺ፣ አ፣ ለዛ ነው።
ችግር የለውም። እሺ፣ እሺ፣ እሺ ሲመቸት እሺ እሺ እሺ